Mr.
Hello, Hello አቤት ሰለሞን አቤት እ በቃ cancel ሆኗል። እሺ አሁን customer አልፈልግም አለኝ ብለኸኝ ነበረ።
አ አ
እ ሬስቶራንት አስቁመነዋል። ሬስቶራንት እንዳትሄድ እሺ።
እሺ። ኧረ ግራ ገብቶኛል እኮ በቃ።
ይቅርታ። ይሄኛው እኮ cancel እኮ አራተኛ cancel ነው አሁን በሰላሳ ደቂቃ ውስጥ።
ከጆዬ ያዝከው order አ ይሄ
ይሄ ከጆይ አ ከኮኮን ደግሞ ሁለት cancel አሁን አድርጋችሁ በአስራ አምስት በቃ ደቂቃ ውስጥ ይሄኛው ምን እየሆነ አስኛው ነው? እሺ።
እሺ